ሄሎ ሄሎ፣
ሰላም ነው?
ጤና ይስጥልኝ ቤት ቤት
እ game ኦች እየጠፉ አስቸገሩኝ። በሰላም ነው?
ምን game ነው?
Spin Win
አዎ፣ እሱ እም።
maintenance ላይ ነው፣ እየተስተካከለ ነው። እሺ፣
እህ፣ ይስተካከል Keno
እ Keno አ Keno ም እንደዛ ይስተካከላል። እሺ ቆያል
እ አይ በቅርቡ ይስተካከላል፣ አይቆይም። እሺ